ጤና ይስጥልኝ የቴሲ አበራ መረጃ ማዕከል በኩል ልርዳው።
ሄሎ
ሄሎ ጤና ይስጥልኝ hello እ Ethiopian Airlines እንትን ነው
የ Ethiopian Airlines አይደለም እ ኦ agent ነው።
አዎ ኦ okay እሺ፣ ይቅርታ እሺ።
መረጃም እንሰጣለን፣ ትኬትም እንቆርጣለን። ምን ልርዳዎት?
እ የእንትን ነበረ ከጁባ እዚህ ትኬት ለማስተካከል ነበረ
already የተቆረጠ ትኬት ነው።
የተቆረጠ ትኬት ነው።
okay እንደዛ ከሆነ ስልሳ ሰባት ሰማንያ ሰባት ላይ ደውሉ።
ስልሳ ሰባት ሰማንያ ሰባት እሺ።
አዎ።
ቴንኪው ሌላም ረዳውት ነገር ይኖራል?
thank you በጣም እሺ፣ እናመሰግናለን ስለደወሉ። መልካም ቀን።
እሺ።